ጤና ይስጥልኝ ሊያንሰ ጤና ይስጥልኝ። አቤት እሺ ከ ArifPay ነበር የምደውልልዎት አቶ ሄኖክ ነዎት?
ኬት ከአሪፍ ፔ
አልሰ- አይሰማም አሁን።
ይሰማዎታል? ለማያችን ከ ArifPay ነበር የምደውልልዎት።
እሺ እሺ ከኤደን እባላለሁ እኔ እና ከአሪፍ እሺ።
ፔ ጋር በተገናኘ ስለ POS ቱ ልጠይቅዎት ነበር የደወልኩት።
okay እሺ እሺ በ POS ማሽኑ ምንም አይነት transaction እያየን አይደለም ሰሞኑን እና ምናልባት ከእሱ ጋር በተያያዘ ያጋጠመው ችግር ካለ ብለን ነው።
አይ ምንም ችግር የለም ስራ ስለሌለ ነው እንጂ እሺ ይሰራል በትክክል አ ይሰራል እሺ ለማያችን ምንም አይነት ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
መልካም እሺ እሺ መልካም ቀን ሎት እናመሰግናለን።
thank you እሺ